Akka kanatti yeroo bittan ጂጂያadhaan maaloo deessanii waa'ee manaa maal dubbatan?
የሆነ ኢሜል ምናምን የምትለው ነገር Mela? Okay.
የሆነ ቤቢ እስኪ በይላት አካባቢ ምናምን
Okay. የእኛ ይለያያል። እስቲ ቆይ የእነሱ እንትን ልበላቸው። በአማርኛው ጤና ይስጥልን hello ቪዛ ዲዲያ ነኝ። እባክዎ ምን አይነት የም- የጉዞ መረጃ ልስጥ? ልስጦት ነው ልንገሮት ነው? ለ call transfer
transfer ወደ እኔ አሁን የኔ ስላለ አሁን የኔ እኮ የኔ ቢዚ ነው ለካ እንዳት- እንትን በይ አንሺው እሺ ትራንስፈር ላድርግሽ አይ፣ ወደ ታው አንሺና እዘጋዋለሁ ላሳየው አሁን ወደ ታው ማነቃት ነው ወደ ታው ይቺ ታው ምልክት እ ያሷ በሷ extension ነው እ አይ ነው እንትን በይ አንቺ አይተካም አሁን ይመጣሻል
ይመጣል ግን ይሰማል ይሰማል። እኔ የማወራው ይሰማል።
ይሰማሻል አይሰማም አይሽ
ምንድን ነው የሆነ?
mute አድርገሻል ኧረ እኔ አላደረኩትም። አሉ ያ- ያንቺን mic አስተካክዩ። ያን- hello hello hello ሰው አሁን ይሰማል።
እሺ በቃ እሺ አሀ ተሰማል?